Трансфер vargas ho yan. Kaya. Hmm, ka-
ሄሎ
ሄሎ ያ አቤት።
ሰለሞን እሱ ጋር ደውል ብሎኝ ነው እና ሀና ጣፎ
እሺ ጣዊ ፕሮዳክት ብላ ጠየቀች። ትላንት ተመልሶ ነበር መኪና ብልሽት ብለው
ኦኬ። የቤ እስካች የቤኪ ተመላሽ አና ጣፎ ወጥቶላታል እንዴ? እ የቤኪ ተመላሽ ነው አይደል? አና ጣፎ እ ኮሜድ የለም አይደል? ነገ ይመጣልሻል ብለሽ ኮምፕሌን ስትተቻት
ሙሉ ፕሮዳክቱ አዎ። ስንት ዕቃ ነው ያላት? hello አራት ነው አራት አዎ።
በቃ ነገ ይመጣልሻል ብለሽ አምስት ነው complain መሰል በሀያ ሶስት ያለው ቆይ አጣርቼ አስገባላታለሁ ሁሉ በቃ እሺ፣ ነገ ይመጣልሻል በያ እሺ